hello ጤና ይስጥልን ችብችብ አብሮ ይስጥልኝ። ሰላም ነው።
ሰላም ደህና እነዚህ እንትን ላይ application ላይ የተላከ ዶሮ ስጋዎች አሉ።
አዎ
እነሱ ሲታረዱ እንዴት ነው?
ሲታረዱ ያው ለሙስሊም ስለሆነ ለበዓል አ፣
እርዱ እንዴት ነው ልልሽ ፈልጌ ነው። በማሽን ነው የምታረዱት ወይስ የሙስሊም የሆነ ሰው ነው የሚያርደው ነው?
እ፣ በማሽን ነው የሚታረደው።
እርግጠኛ ነሽ?
አዎ
እሺ ዶሮ አሁን በዋዛ አሁን ይገ- ይደርሰኛል አሁን ለዛሬ ዛሬ order ካረጉ ለነገ
ውይ ለዛሬ አይሆንም ለ group ሳይሆን ለዛሬ እንደዚህ አይሆንም።
individual personal ም ቢሆን ለነገ ነው የሚሆነው።
በዓሉ ነገ ስለሆነ እሺ okay እሺ እሺ እሺ እናመሰግናለን።
ትላንት ያዘዝኩት አለ ደግሞ delivery ያልደወለልኝ ኮድ የደረሰኝ የ delivery ው ስክተኛ ነሽ እሺ በስልክ ቁጥር ነው order ያደረጉት?
አዎ
እሺ አንዴ መስራት